ጤና ይስጥልኝ ሚስቴር
ሄሎ ሄሎ
ብር ብድር አድርጌ ነበር አልገባልኝ። እስካሁን መቼ ነበር እዛ ያደረግከው?
ሶስት ጊዜ ነው።
እህ ሄሎ መቼ ነበር እዛ ያደረግከው?
ትናንትና ማታ አንድ ሰዓት ትላንትና ማታ።
አ አንድ ሰዓት እ እሺ ቤት ቤት ቁጥር የደወልክበት ነው? ሄሎ ሄሎ
ቤት ቤት ስልክ ቁጥር የደወልክበት ነው?
አ
እሺ ጠብቀኝ።
ሰማ ለበርካት ከፈራው አ
እሺ ትላንትና ማታ ትንሽ የ system ችግር ተፈጥሮ ስለነበር ነው እና manually እያስገቡላችሁ ነው። እሺ ጠብቋቸው።
واحد وعشرين يسمى حلقة الخلفناية